hello ሰላም ጤና ይስጥልኝ። ቺፕ ባኮም ልጠው እናት እንደምን ዋልሽ?
ሰላም ነን።
እ፣ ትናንትና ፖስታ ይዤ ነበረ እና ኮድ አልደረሰኝም።
okay፣ በዚህ ቁጥር ነው order ያደረጉት?
አ፣ በዚህ ቁጥር
አባይ አ፣
ምን ፖስታ ነበር?
ምንድን ምንድን ነው አንድ ፖስታ ነበራችሁ ማን ይወድር
okay፣ አዎ፣ ልክ ነው። አራት ፖስታ ዘረረ። okay፣ እዚህ ጋር አሳይል ላይ ነው ያለው እ፣ እና እስኪ driver ኡን እንደውልለታለሁ። ትናንት ነው order ያደረጉት።
ሁለት ኮድ ደርሶኛል። የዝ- የፖስታ አልመጣም። የፓስታ አልደረሰኝም።
ደውዬ እንዲደውሉ አደርጋለሁ። ካልተቀበሉ ግን ደውላ ያሳውቁን ነገ እንደወጣሉ።
እሺ፣ እሺ።